ጤና ይስጥልኝ አሊባባ።
አብሬሽ ሁለት ሺህ አስራ ስድስት አይሩፍ አይቼ ነበር።
አዎ አለን።
ስንት ነው?
ሶስት ነጥብ አራት
መጨረስ ነው።
ሶስት ነጥብ አራት ነው። ደ- ባ- ባንክ ስምንት መቶ ሺህ ዕዳ አለበት።
እሺ
ለእጁ ሁለት ነጥብ ሁለት ነጥብ ስድስት ይፈልጋል።
የት ነው ያለው?
ፓስተር ብራንቻችን ላይ ይሻል